አንቺ ትልምሽ ቤት
ሰላም ሄሎ አቤት አቤት ኢየሩስ ኢየሩስ አይደለሁም አልበል እሺ ዮሴፍ ነኝ ብሩክን ማግኘት እችላለሁ እሺ እሺ ስልክ ይዘዋል ይቅርታ እሺ የሪ ላገናኘህ እሺ ዮሴፍ ኬት ነው ከቡታጅራ ናት እሺ ጤና ይስጥልኝ ቤት ቤት
ኢየሩስ ቆይ ተመለሰ ይቅርታ ይቅርታ አንዴ ተመልሶ ነው እሺ እሺ ሰልፍ ስድስትሽ ሄሎ ወይ ኢየሩስ ጄሪ ሰላም ነው እንዴት ነሽ አለሽ አለን እግዚአብሔር አለ ዮሴፍ ነኝ ኦኬ አለ ሰላም ነው እንዴት ነሽ አለን እግዚአብሔር ይመስገን ዛሬ በአምስተኛ ቀን የስራ ጀምሬያለሁ እና okay ሰራ አዎ ዛሬ ሰራ okay እሺ እንትን አንዴ ላስቸግርሽ በገባ በወጣ ቁጥር እንትን እያለኝ save ማድረግ አልቻልኩም save ታደርግልኝ ትችያለሽ password ኡ ከይቅርታ
ችግር የለውም እሺ ላኩኝ እንዴት ኩን እሺ እልክልሻለሁ እሺ እሺ እሺ